ሄሎ አል- ደሬ ሰላም ነው?
አለሁ አለሁ። ሳሚ እንዴት ነው? ኢሜል አድርጌልሃለሁ ሾርት ኮድ
አይፒቴክስ ላይፒቤክስ አ ነው አይደወልክልኝም? በአይፒቴክስ ነው።
አ አ
እሺ እሺ እሺ ዳሬ